ಮಾಡ್ಕೊಂಡಿದ್ದ ಮೂರು ದಿನ ಮಾಡ್ಕೊಂಡಿದ್ದ ಅಮ್ಮ Hello, sir. I'm the next name estimate.
Hello Hello, the next hello Amit, Amit.
ನೆನ್ಸಿನ ಸಿಸ್ಟಮ್ ತಿನ್ನಂತಿನ ಬಲಾಶ್ ማለት እሺ
በዚህ ቢሲ ሁለት መቶ ነበረና በጨዋታ ላይ አንድ መቶ አስመለሳችና አንድ ሳላ ሁለት መስጭ ደግሞ ተላካል።
ማን ነው ስም ቴሌግራም ላይ ማን በሚል ስም ነው ያወራኸን?
መሐመድ አብዱላሂ ነው።
እስቲ ቤት ቤት ቁጥርህን ንገረኝ። ዜሮ ዘጠኝ
አስራ አምስት እህ አስራ አምስት አይ ሀያ ስምንት ዜሮ ሰባት እህ
ሀያ ስምንት አንድ መቶ አ- በጨዋታ ላይ ያስመለሳችሁ አንድ ይቀራል ማለት ነው።
ስንቱ ነው የትኛው ነው የገባልህ?
አንድ መቶ ለብቻው አንድ መቶ ለብቻው አሁን መቶ ገብቷል። መ- መቶ ነው ያልገባልህ?
አዎ አዎ አዎ አዎ እሺ አንዴ በቃ ትንሽ ጠብቀኝና እሺ፣ መልሼ ይሄ- እንትን እልሃለሁ። እሺ
አየህ፣ አሳ- አየህ።
አሳ-